እንደጠራ ከዚያ ጋራ ጎህ ሲቀድ እመጣለሁ ካደግኩበት ስፍራ ጠብቂኝ ሰማዩ እንደጠራ ከዚያ ጋራ ጎህ ሲቀድ እመጣለሁ ካደግኩበት ስፍራ ሰው አገር ሆኜ ሸጌዋ አለው አለው ብልሽ ሸጌዋ የቴራ አቀማመጥ ሸጌዋ የዓለም እንዳይመስልሽ ሸጌዋ አልሰራበት ጎጆ ሸጌዋ ቤቴን አልቀልሰው ሸጌዋ እርስቱም አፈሩም ሸጌዋ መሰረቱም የሰው ሸጌዋ ሁሉ እኮ ደርቦ ሸጌዋ ቀረና ሞኮፈስ ሸጌዋ እንጎዳጎድ ጀመር ሸጌዋ አብስዬ ለመቅመስ ሸጌዋ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ ጠብቅኝ ሰማዩ እንደጠራ ከዚያ ጋራ ጎህ ሲቀድ እመጣለሁ ካደግኩበት ስፍራ ጠብቅኝ ሰማዩ እንደጠራ ከዚያ ጋራ ጎህ ሲቀድ እመጣለሁ ካደግኩበት ስፍራ እዛኛው ከተማ ሸጌዋ ከደራው ከሞቀው ሸጌዋ የኛው አገር ቤት ነው ሸጌዋ ላይን የሚናፍቀው ሸጌዋ የባቄላ አሹቅ ሸጌዋ ጨጨብሳና ስልጆ ሸጌዋ እንዳማረኝ ይቅር ሸጌዋ ይቀመጥ ከጎጆው ሸጌዋ የብርንዶ ክትፎ ሸጌዋ መሶቡን አራሰው ሸጌዋ ያው ደረቅ ፉርኖ ነው ሸጌዋ ጥርሴን የጨረሰው ሸጌዋ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ